ኧረ hello እንዴት ነሽ? CT ፈልገን ነው ከምኒልክ ሆስፒታል። እ ምኒልክ ሆስፒታል እ እ እ ምን አይነት CT scan የታዘዘላችሁ?
head CT head CT ጭንቅላት CT የ brain የ CT አ brain CT
contrast ነው ወይስ ቪዛውት ነው?
without ዊ
ቪዛውት ከሆነ ሁለት ሺ አምስት መቶ ብር ነው ዋጋው።
ችግር የለውም ብር ችግር የለውም። ዊዛውት ዊዛውት አሁን ነው የምንፈልገው። እሺ እናት critical patient ነው።
ሳልኬዝ ላይ ነው?
እ እ ኦክሲጅን ላይ ናቸው?
አዎ አዎ አዎ face mask እ፣ እኮ በአምቡላንስ ነው የምትመጡት?
አዎ
እሺ ቆይ እንደዛ ከእናንተ ከሆነ- ከእና- ከእናንተ እኮ ነው አምቡላንስ ማ ከእናንተ አምቡላንስ ነው።
ነው። እሺ፣ አምቡላንስ ከሆነ በዚህ ስልክ መልሰን እንደውል።
እሺ መልስ ደውል እያለች